ማን ይባባ
ሰላም ነው?
አለን እግዚአብሔር ይመስገን።
እ፣ ስለ መኪና መጠየቅ ፈልጌ ነበር።
ይችላሉ።
እ፣ ስዊፍት አላችሁ እንዴ?
ምን አሉኝ?
ስዊፍት ስዊፍት
ስዊፍት ስዊፍት ነው ያሉኝ?
እ ሱዙኪ
አዎ ይኖረናል። አባ እመቤት እሺ፣ ስንት ነው?
ይጠብቅ። ስዊፍት እመቤት መስመር ላይ ነው?
አዎ አዎ
መስመር ላይ ነው?
አዎ ስለ አዎ ሚሊዮን አለው።
ስድስት መቶ ሀምሳ ሺህ ብር
gray color አለ? hello hello ሁለት ሚሊዮን ስድስት መቶ ሺህ